ሄሎ አቤት ይቅርታ መልሼ መልሼ ደወልኩኝ። Life Fitness ነው አይደለ ስሙ? Life Fitness ነው አይደለ የጅም ቤቱ ስም?
ምን- ምን አልሽኝ?
የጅም ቤቱ ስም Life Fitness ነው አይደለ?
እ፣ አይደለም Life እንትን ድርጅቱ ስሙ Life Sport Gym ነው የሚባለው።
እሺ ሁለት አሁን branch አለን። ሁለት እኛ አንቺ የመጣሽበት MaxView ሁለት- Fitness ነው የሚባለው።
Max ማን?
MaxView Fitness እሺ እሺ አመሰግናለሁ።
M A X View። አዎ፣ እሺ MaxView Fitness ይባላል። እሺ እሺ አመሰግናለሁ።